ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
አንዱን ፈልጌ ነበር ቅርንጫፍ ልጅ ለመስራት ፈልጌ ነበር። ሁሉ ስፖርት
ምን ለማድረግ
ለመስራት ምናምን
ለመስራት ኤጀንት ለመሆን ነው?
አዎ ቁጥር የያዙ የሚያናግሩበት
እሺ
ዜሮ ዘጠኝ ዜሮ ዘጠኝ ሀያ አንድ
ብዬ ነው
ሰባ ስምንት አርባ ዘጠኝ ሀያ ሁለት
ሰባ ስምንት አርባ ዘጠኝ ሀያ ሁለት
ማል አንደኛ ሚሊዮን ጠይቃቸዋ
አዎ
እሺ
እሺ